ይስጥልኝ።
ጤና ይስጥልኝ።
ሰላም እንርዳ።
check ለማድረግ ነው።
ምን ነበረ? ኩቦና?
አዎ እሺ
አስራ ሁለት አስራ ሁለት ሰባ አንድ ሀምሳ አንድ ዜሮ ሁለት
እሺ፣ ይቅርታ አንድ ጊዜ አስራ ሁለት
ሰባ አንድ ሀምሳ አንድ ዜሮ ሁለት
እሺ፣ lost ነው። እሺ ይሄ ጨዋታ
ስንት ጥለኝ አራት ጨዋታ ጥለዋል። አንድ ብቻ ነው ያለፈለ የሊቨርፑል።
የሊቨርፑል ሜጣል አይ ሊቨርፑል ብቻ ነው ያለፈለ፣ ሌላው እ, እሺ።
ወድቅ ነው።
እሺ መልካም እሺ፣ ስለ ደወልክ እናመሰግናለን።
thank you።